ጤና ይስጥልን። ቪዥን ኢትዮጵያ ቤተልሔም የሚባኩ መረጃዎች።
ጤና ይስጥልን። ከአያት ሸማች ነው የምንደውለው።
እሺ
ቅድም TIN number ኣችሁን ስጡን ብላችሁ ነበረ እና እሱ ልንሰጥ ነበረ።
እሺ እሺ ደንበኛችን ይስጡኝ።
ዜሮ ዜሮ ሰላሳ ስምንት ዜሮ ዜሮ ሰላሳ ስምንት ስልሳ አምስት ስልሳ አምስት ሀምሳ ሁለት ሀምሳ ሁለት ሰባ ሶስት ሰባ ሶስት እሺ
እሺ ናት። ታንኪ